ሌላው አሪፍ ቤት ላይ እንትን ዊዝድሮ ሳረግ ትላንትና ጠዋት ብር ይዛችሁብኝ እንለቅልሃለን ብላችሁኝ እስካሁን አልለቀቃችሁልኝም ነበር።
ከዚህ በፊት ደውሎ አመልክቷል ደንበኛችን።
አዎ ትላንትና አመልክቻለሁ። ትላንት ጠዋት
እሺ፣ መስመር ላይ ተቆል የለዎት።
ያየችልኝ
መስመር ላይ ያሉ ደንበኛችን አዎ
ሙሉ ስሞትን ማን እንበል?
ሰላማዊት አዲሱ በሻ
አዎ፣ ጉዳዩን ወደሚመለከተው አካል አስተላልፈንልዎታል። ግን ከእርስዎ በፊት ብዙ ደንበኞች ስላሉና በተራ መስተናገድ ስላለበት ነው። በተስተካከለ ሰዓት ግን ደውለን የምናሳውቀው ይሆናል።
አው እንትን ይለቃል ትለቃላችሁ አይደል ግን አዎ፣ በተለቀቀ ሰዓት ደግሞ ደውለን የምናሳውቀው ይሆናል።
እሺ እሺ እሺ፣ ደንበኛችን ሌላ መረዳት ነገር አለ?
የለም አመሰግናለሁ
እሺ፣ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያለውን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።